ሌላ
ሰላም ሰላም ነው ወንድሜ? አለን ፕራይስ ለማወቅ ከዚህ አሜሪካ
እሺ የአሜሪካ የት ሚኒሶታ
ሚኒሶታ ይህ ነገር አሁን የውሃው ነው አሁን እቆርጣለሁ መቼ ነው የሚይዘውት
ዛሬ ምንድን ነው ቀኑ አስራ ሁለት በሀያ አምስት
በሀያ አምስት ጥቅምት ሀያ አምስት አዎ።
በእኛ ነው
እም?
በእኛ ነው በእኛ ሀያ አምስት አዎ ጥቅምት
እሺ፣ አንድ ደቂቃ ይጠብቁኝ
ግን በጣም አሪፍ ነው። ዛሬ ጥላ አለ።
እ፣ መሄጃ ብቻ ነው የፈለጉት?
አዎ መሄጃ
እሺ።
one way።
የኢትዮጵያ የኢትዮጵያ ፓስፖርት ነው ያሉት?
አዎ
እሺ።
ባንተ ባረጉ ይነጣል ብዬ ነው አለብኝ እሺ እ፣ የሚመርጡት የአየር መንገድ አለ ወይ? የዝቅተኛውን ሀገር እንደሩት እ እ የሚመርጡት የአየር አይሰማም መንገድ- ድምጽ።
እሺ እ፣ በኢትዮጵያ ኤርላይንስ ዝቅተኛውን ዋጋ ነው የምነግረው አሁን።
እሺ እሺ በኢትዮጵያ ኤርላይንስ ሲሆን ሁለት stop አለው እ፣ ሁለት stop አለው እ፣ ዋ- ዋጋው መቶ አስራ ሰባት ሺህ ዘጠኝ መቶ ሰባ አምስት ብር ነው።
መቶ አስራ ሰባት ሺ
ዘጠኝ መቶ ሰባ አምስት ሰባ አምስት እሺ አዎ።
ስንት ሰዓት flight ኡ ስንት ሰዓት ጀምሮ?
እሺ መነሻው ከድሬዳዋ ነው።
ከ- ከድሬዳዋ አዲስ አበባ ከአዲስ አበባ እዚህ መጥቶ ነው ከድሬዳዋ የሚሄድ አዎ ግን መነሻው ስታደርገው ከድሬዳዋ ና ከድሬዳዋ አዲስ አበባ ከአዲስ አበባ ቺካጎ ከዛ ሚኒሶታ እንደዛ ከሆነች ይታገሱኝ አንድ ደቂቃ እሺ አይ ላዋራህ ምን ፈለግ? እሺ አላለ ጠጣለሽ? አይ አንድ አባሽማ አንድ አንድ ሻይ አንድ
እሺ እ፣ ትወስድሃለች ሄሎ
ወይ ወንድሜ?
እሺ እ፣ እሺ እ፣ ከ ከድሬዳዋ አዲስ አበባ ከአዲስ አበባ እ፣ እንትን ቺካጎ የሚያልፍ በዋሽንግተን የሚያልፍ አንድ በረራ አለ ዋጋው መቶ አርባ ሁለት ሺህ ሁለት መቶ ሀምሳ አንድ ብር ነው
ማለት ነው።
እ፣ የበ- የ transit time ኡ አንድ ሰዓት ከሀያ አምስት ነው እዚህ አዲስ አበባ ላይ። ከአዲስ አበባ በኋላ ደግሞ ዋሽንግተን ላይ ደግሞ ያለው transit time ዘጠኝ ሰዓት ከሀምሳ አምስት ደቂቃ ነው።
እሺ ይሄ ነው ዝቅተኛው ዋጋ መቶ አርባ ሁለት ሺህ ሁለት መቶ ሃምሳ አንድ
እኮ በዋሽንግተን ሳይሆን እኔ የምፈልገው በቺካጎ ነው። ሄሎ
እሺ እሺ አለው እያየሁልዎት
እንግዲህ ቅቤ ያለዋ ኦቶማ
እሺ እ፣ ሄሎ ዛሬ ምንድን ነው ቀኑ?
ሄሎ ሄሎ ሄ- ወይ ወንድሜ እሺ እ፣ ይኸውልዎት እ፣ stop ያለው በኒውዮርክ እና በፍራንክፈርት ነው።
ያለው አዎ፣ ከ- ከዛ ውጭ ያለው በዋሽንግተን ነው።
በቃ እሺ ወንድሜ ተወው፣ በቃ አመሰግናለሁ። እሺ እሺ ሌላ ምረዳዎት ነገር ይኖራል?
አይ ምንም የለም thank you እሺ ስለደወሉ እናመሰግናለን። መልካም ቀን።